hello ጤና ይስጥልን።
አብሮ ስጥልን አማን ነው።
እግዚአብሔር ይመስገን። ፕሪንት ስጥን ነው የምንደርደሩት።
አ፣ የሆነ እንትን ማስታወቂያ አይተን ነው እ፣ አዲሱ እንትን ተጀመረ እንዴ? ምዝገባ ጀመራችሁ?
አዎ የ share ሽያጭ ጀምረናል።
የ share ሽያጭ።
አዎ አዎ okay፣ እንደዛ ነው። እንዴት ነው እሱ ነገር አልገባንም ትንሽ እ፣ minimum ከሀያ ሺህ ብር ጀምሮ ነው ያለው። ከሀያ ሺህ እ፣ እ፣ ከሀያ ሺህ እስከ ሁለት ሚሊዮን።
ከሀያ ሺህ እስከ ሁለት ሚሊዮን አዎ አዎ እ፣ የ share ሽያጭ ማለት ነው።
አዎ አዎ okay፣ ይህ ሲ በማህበር ምናምን መዝግበው እንትን የሚሉትስ ነገር ባለፈ አሸንፎ ወስዶ ነበር ከማስታወቂያ ላይ እንደዛ አይተን ነበር ዜና ላይ እ፣ እንደ በማህበር ጎጆ እንደ ጎጆ እንትን ማለት ነው።
እንደዛ እንኳን አይደለም እ፣ ሽያጭ ነው። አሁን ላይ ስምና ስልክ እየመዘገብን ነው። ሐምሌ እ።
አንድ ላይ ይጀመራል። እ፣ እሺ መመዝገብ የሚፈልጉ ከሆነ ሐምሌ አንድ ላይ እንደውሎታለን።
okay፣ ምዝገባው ነው ሐምሌ አንድ አሁን ስልኩ ስምነው ስሙትና ስልኮትን ይዝና ሐምሌ አንድ ላይ ደውለን okay።
ሙሉ መረጃውን ሰጥተን እ፣ መምጣት የሚፈልጉ ከሆነ በአቅራቢያ የሚገኙ ቢሮ ይመጣሉ።
okay እሱ ይሄ አዲሱ እንትን ማለት ነው።
አዎ አዎ እሺ እኮ ስሜን መ- መዝግቢ በቃ እሺ ስልኮትን ያሳየኛል። ስሙትም አለበት
እ፣ ሳይዳ ታምሩ ብለሽ መዝግቢ።
ሳይዳ ታምር።
አ፣ ይህ የእርሱ የእሳቸው ስልክ ነው።
አይ የራሴ ነው። እሺ ሰይድ ራህመቶ ብለሽ መዝግቢ።
እሺ ሐምሌ አንድ ነው ያልሽኝ። እኔም ደውዬ አዎ ወይ አዎ check እንዳደርግ መርሃባ። እሺ እሺ፣ አመሰግናለሁ።
ማስታወቂያውን ከመለኝ ነበር ያገኙት።
ከእንትን ላይ ነው እኛ አይ በዜና ነበር ያየ ነው በፊት።
እሺ አሁን ደግሞ ሰሞኑን አባይ ቲቪ ላይ የሆነ ማስታወቂያ አየን። ያ ጀምሮ ይሆናል ወይ ብዬ ነው።
እ፣ እሺ እናመሰግናለን። መልካም እሺ thank እሺ መርሃባ